ጌታዬ ስሙ ተቀይሮ መኖር ጣዕም ጠፍቶታል፣ ተስፋው ጨልሞበት አዬ ሕልም እንኳን ይሸሻል አንቺ የሌለሽበት አዬ አንቺ የሌለሽበት ሰርዷ ጎነበሳል፣ ቄጠማው ይደርቃል፣ ሐዘን ቤቱን ወርሶት ደስታም ይርቃል። ነፍሴ ከሥጋዬ ሙግት ይጋጠማል። አንቺ የሌለሽበት ምን እንዴት ይጥማል? ምንድነው የተሰጨሽ ጉልበት አይሞቅም አንቺ የሌለሽበት? ምንድነው የተሰጨሽ ጉልበት አይለምቅም አንቺ የሌለሽበት? መለስሽን አውቃ ዓለም ፊቷ ዞሮ አሄ ፍቅርም ፍቅር ያጣል ስሙ ተቀይሮ አሄ ስሙ ተቀይሮ መኖር ጣዕም ጠፍቶታል፣ ተስፋው ጨልሞበት አሄ ሕልም እንኳን ይሸሻል አንቺ የሌለሽበት አሄ አንቺ የሌለሽበት ፀሐይ ተደብቃ ብርሃን ጉልበታቶ ጨረቃ ተቋቁራ ንፋሱ በርትቶ ባህር ሐይቁ ጮሆ ምንጩ ይደፈርሳል አንቺ የሌለሽበት ፍርሃትም ይነግሳል። ምንድነው የተሰጠሽ ጉልበት አይሞቅም አንቺ የሌለሽበት? ምንድነው የተሰጠሽ ጉልበት አይደምቅም አንቺ የሌለሽበት? ሰማዩም ይቆጣል፣ ውሃው ይወራጫል፣ ዛፍ ይንቀሳቀሳል፣ ቅጠሉም ይንጫጫል፣ ጭር ይላል መንደሩ ጀንበሩም ይጠልቃል። የዓለም ነገር የለም ከሌለሽ ያበቃል። ምንድነው የተሰጠሽ ውልበት አይሞቅም አንቺ የሌለሽበት? ምንድነው የተሰጠሽ ውልበት አይደምቅም አንቺ የሌለሽበት? ምንድነው የተሰጠሽ ውልበት